አሪፍ ፌሎዝ ነኝ። በኮምፒውተር ዳው
ጤና ይስጥልኝ። እንትን ሪፖርት አድርጌ ነበርና ተስተካክሏል ብላችሁኝ ወደ ሁሉ ስፖርት ደውልና active ያድርጉላችሁ ብላችሁኝ ነበር።
እሺ
ስልካቸው ግን አያነሱም። ሁሉ ስፖርት አይሰራም።
እሺ ደንበኛችን ስልካቸውን ቢያሉት በምንም ሊያገኟቸው አልቻሉም።
አዎ
እሺ እ ስሞት ማን እንበል?
አማኑኤል ብርሃነ
እሺ ደንበኛችን አዎ ከእኛ ተደውሎሎት ነበር ተስተካክሏል ተብሎ አይደለ?
አዎ እሺ ደንበኛችን ባለሙያዎቻችን ከሁሉ ስፖርት ጋር communicate እንዲያደርጉ ሪፖርት አደርግሎታለሁ።
እሺ በዚህ ስልክ አይደለም በሌላ ስልክ ነው ያስመዘገቡ አዎ ዜሮ ዘጠኝ ዜሮ ይሰጡኛል ደንበኛችን እሺ ዜሮ ዘጠኝ ዘጠና አንድ ዘጠና አንድ ዜሮ አራት ዜሮ አራት ዜሮ ሰባት ዜሮ ሰባት ዜሮ ዜሮ ዜሮ ዜሮ እሺ ደንበኛችን እንደገና ሪፖርት አድርግሎትና እነሱ active እንዲያደርጉሎ ለማድረግ እንሞክራለን።
እሺ እሺ ደንበኛችን መልካም ቀን።